Hello ወይ አስቴት ነኝ።
ስልሳ አንድ አስራ ሰባት
ስልሳ አንድ አስራ ሰባት እሺ
ምግቡን ይዤ ሊወጣ ስል customer ደውላ አልፈልግም ብላ መልሻለሁ ወደ ምግብ ቤት።
አንዴ እዛው እዛው ጠብቀኝ።
እሺ እሺ።
ማነው ስምህ?
ታምራት ተሾሜ።
ታምራት አንዴ ለ customer check እናዋራትና ከዛም በኋላ እደውልልሃለሁ።
እሺ እሺ። ደውዪ።
እሺ ታምራት እሺ።
ስልሳ አንድ አስራ ሰባት አ
ስልሳ አንድ አስራ ሰባት አዎ።
እሺ እሺ እሺ።